ሄሎ
ሄሎ አቤት ነው።
ችፕ መልሽ የደወልኩሎት እሺ እሺ።
የመቅደስ ስልክ አልሰራ ስላለን ነው ብለዋል። አሁን አረ እባክሽ አሁን አውሪያች- አውርቻቸዋለሁ ቅርብ ሰዓት ከአስራ አምስት ሀያ ደቂቃ በፊት በስነ ስርዓት ሊያዋራኝ ራሱ ፈቃደኛ አይደለም።
ይቅርታ በጣም እኔ አሁን አውርቼዋለሁ። ይሄንን ባለቤቱንም ስልክ የት ደርሷል?
ሰጥቼዋለሁ።
እማ እ- እ፣ ይደውሉለት፣ አሁን ይደውሉለት።
የት ደርሰናል አልሽ? ግን አይ exact ቦታውን አልነገረኝም፣ ግን ይደውሉለት
በቃ ወይም እሺ፣ እሱም ይደውላል። ስልክ ስለሰጠሁት ግን እርሱም ይደውሉለት በዜሮ አምስት ቤቱ በሰጡኝ ስልክ ቁጥር።
በቃ ካዋራኝ እሺ እንትን እንላለን። ዘግቶብን ነው እኮ እኛ ጆሮአችን ላይ እናግረንም ይቅርታ ፈቃደኛ በጣም አይደለም።
በጣም ይቅርታ አውርቻቸዋለሁ። ይስተካከላል። ይቅርታ እሺ በጣም እሺ እማ፣ እሺ፣ እሺ እናመሰግናለን። መልካም ቀን።
እሺ። ካልሆነ ልደውል አይደል?
አዎ ይደውሉልን።
እሺ እሺ እናቴ እሺ እሺ አመሰግናለሁ።
እሺ ፕሮግራም ስላለን ያለን ያስጨነቅናችሁ ይቅርታ።
ችግር የለም። እሺ ቻው።
እሺ